hello ጤና ይስጥልን ምክር ቤት
አሁን አስተላልፈሽልኝ ነበር እና እሱ ጋር እያወራሁ ሳለ balance አቋርጦ ነው።
ኦ እሺ እሺ ላስተላልፍልህ አዎ አስተላልፊልኝ።
የሆነ ሰው ከፈለገ ምናምን
ሄሎ ጤና ይስጥልን ሚስት ቤት።
አሁን ያወራሁልሽ ባላንስ አቋርጦብኝ በሌላ ስልክ ደውዬ ነው።
እሺ ይሄ ቮይድ የሆነበት ማለት ነው አይደለ?
አዎ በቃ ችግር የለውም። አሁን ለስካይፕ ያሳውቅልሃለሁ። ትንሽ ቆይታ ደውል እሺ። አንድ ሰላሳ ደቂቃ ይስተካከላል እሺ። ወይ